አስልም አሊባባ
ጤና ይስጥልኝማ ካኪ ካኪ ከለሩ ኮሎ ኮሮላ ተሽጧል?
አለን አባቱ ሁለት ነጥብ ስምንት ዋጋው
እ ባንክ ስምንት አመቻቻለሁ ነው። ስንት ነው ባንክ ይመቻቻል ያለኝ?
ስምንት መቶ ሺህ ስድስት መቶ
ስምንት ስምንት መቶ አዎ
አ- እሺ፣ ስለዚህ መጥቼ ማየት እችላለሁ።
ይችላሉ።
መስቀል ፍላወር አደባባዩ ላይ ነኝ እኔ መስቀል ፍላወር ሆቴሉ ጋር አሁን
ናዝራ ሆቴልን ያውቁታል?
በቃ ና- ናዝራ ሆቴል መጣሁኝ በሩ ጋር አሉ ድረስ ዋንጀቱ እና መስቀል ፍላወር ከሆኑ መስቀል ፍላወር አደባባይ ጋር ነው።
አ- ምስራቅ በር ስጋ ቤትን ያውቁታል?
አዎ እሱ ፊት ለፊት አፍሮሊንክስ የመኪና ሞተር የሚል አለ።
አሀ በሱ ሬክላም ትክክል ይግቡ።
እሺ እሺ እሺ